ተነስን ግን ተስተካክሏ ተብዬ ነበረ። ገዛውን አላገኘውም።
ቼክ አደረጉ።
አዎ ሁለቱንም ቼክ አደረኩ።
ስም ላይ አድርገውታል።
አዎ ለሰውቀው ነበር መልሼ ላስተላልፍልዎ።
ብሩ ተመለሰ መላክ ነበረ። ሁለቱንም ከደይኑም ከቴሌ አካውንትም አ-
አዎ ቴሌብሮትም ላይ check አድርገዋል። ቶ ኤክስፖርትም ላይ check አድርጎ የለም።
አዎ
ደንበኛችን በጣም ይቅርታ፣ ደግሜ ያስተላልፍልዎታለሁ። እሺ መልካም ምሽት።